ኧረ በስመ አብ ጋራጅ ቤት ክተችው በእናትሽ። ማታ ማታ ጋራጅ ቤት ከተሽ ነይሽ ከታች ከምትከቸው ከላይ ጋራጅ ከተችው። በጣም ነው የምታምረው። ከምንሽ ነው የሚያምረው? ከላይ ነው ከታች? እኔ ከላች ግን ከታች እሺ ማታ ስንት ሰዓት እንገናኝ?